የታቀፈኝ የጠፋና ክንድሽ ፈልጎ የሚያገኘኝ የት ሄደብኝ ዓይንሽ ሳትሰናበችኝ ሳላወጣ ሁርሜን ምን ዋልሽው በኔን በስራ ገላዬን ተንሰራፍተሽበት ኧረ በምን አንጀቴ ልቻል እመቤቴ ኧረ በምን አንጀቴ ልቻል አስራጊተሽ ተጋፍተሽ ካንጀቴ አልቆርጣል በጥስሽ ሆነሽ ለማጥንቴ ኧረ በምን አንጀቴ ልቻል እመቤቴ ጀቴ ልቻል በይበት እንግዲያው ከእንግዲያው የናፍቅ ሆኔ ለብቻው እንግዲያው ከእንግዲያው ሄደሽ ከቀረሽ ለወዲያው እንግዲያው እንግዳው የአይኔም ያልቅስ ለውዳው እንግዳው ከእንግዳው ሄደሽ ከቀረሽ እስከ ወዲያው ብርዱን የታቀፈኝ የጠፋና ክንድሽ ፈልጎ የሚያገኘኝ የት ሄደብኝ ዓይንሽ ሳትሰናበችኝ ሳላወጣ ሁርሜን ምን ዋልሽው በኔን እንዳኖርሽው ድንጋይ ቆሜ እንደ ሐውልት አለውጥባሽኝ ምነው በኔ ሞት ኧረ በምን አንጀቴ ልቻል